ሄሎ ሄሎ መኩ ወይ እሺ ሰጡ እስከ
ኧረ እስኪያወጣውን ሌላ እንትን ጎሮ እየሄድኩ ነው። ከኤብሊው እና ከባሮን ካፌ ጎሮ እየሄድኩ ነው። ከጎሮ ተመልሼ የሚሰጡትን ከሆነ እቀርባለሁ፣ ካለ- አሊያ እኔንም ማድረግ አልችልም። እ ወይ ሀምሳ አንድ አ- ደቂቃ እኮ ሆኖታል።
ሆኗል እኮ እኔ ትቼ ወጣሁ አልኩሽ እኮ በቃ ያ ወደ ጎር መሄድ ኦርደር ይዤ ነበር። አሁን እየሰራሁ ነው እነሱ ሲያቆዩብኝ። አሁን ወይ ከቻልሽ ኦርደሩን አውጥተሽ ሌላ ድራይቨር ይስራ። እኔ ወይ ከ- ከጎሮ ተመልሼ ታካላችሁኝ ዶም ገና እየሄድኩ የረር ነኝ። ጎሮ እየሄድኩ ነው። ሁለት ኦርደር ኦርደር ነበር ከፈለግሽ የጎሮ እየሄድኩ ያለው ልንገርሽ። ቆይ አያድን ይሰራልኛል። ለማንኛውም ብልላለሁ እሺ